ሄሎ ጤና ይስጥልን።
አቤት አብሮ ደር ነው
አዎ
ነበር የምንመጣው እ?
መች ነበር የምንውሉት?
ኬት?
ሌላ ታጅብ
ሌላ?
አዘው የሚጠቀሙበት ሄሎ አቤት አይሰማውትም? ይቅርታ አቤት አሁን ይሰማል።
ከቺፕቺፕ ነበር የምንደውለው። ይቅርታ እሺ
Okay ቺፕቺፕን ይጠቀማሉ?
አዎ
Okay ቺፕቺፕን እንዲስተካከል ያለበት ነገር ካለ ቢያሳውቁ።
እም፣ አይ ምንም የለም አሁን ተመችናል
እያረጉ ነው?
እ
order እያረጉ እየተጠቀሙ ነው? ይቅርታ አዎ አዎ Okay በቃ እሺ። complain ነገር ካሉት ዘጠኝ ሰላሳ ሶስት ደውሎ ማሳወቅ ይችላሉ። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።
እሺ